hello ሰላም ጤና ይስጥልኝ Best Bet
ሰላም ነው።
እግዚአብሔር ይመስገን ሰላም ነው።
ማታ አስር ሺህ ብር withdraw አድርጌያለሁ። መንገድ ላይ መንገድ ላይ ነው።
እሺ Best Bet ቁጥርህን ንገረኝ እስቲ።
ዜሮ ዘጠኝ እህ
ሰባ ዘጠኝ እህ
ሀያ አራት ዜሮ ዘጠኝ ሰባ ዘጠኝ ሀያ አራት
አስራ ዘጠኝ እህ
ሀምሳ አራት
እሺ ቆይ አንዴ እሺ አባቴ ይኸው ገብቶልሃል check አድርገው እሺ አይ እኔ የምልሽ ወዬ ማታ ቦነስ የለም እንዴ? ሶስት ሲያወጣ አንድ አንድ አንድ አንድ አንድ ቡድ ብቻ ነው አጣው። ምንም እስቲ cashier code ኡን እስቲ ንገረኝ
እ cashier code አቸውን ንገረኝ እስቲ
ኢን- የ- ID እንዴት አዎ cashier ወይም ትኬት ID ያቸውን ወይ cashier ID ያ- cashier code አቸውን ንገረኝ ከሁለት አንዱ
በቴሌ ቴሌግራም ልክ ያለው ማን ነው ስምህ
መሐመድ ኑር የቴሌግራም ስምህ
ቴሌግራም አሚራ ኡማ አሚራ ይስ- አዎ፣ ኡማ አሚራ ይስፋል ማ
አዎ፣ ኡማ አሚራ ነው ኡማ አሚራ ማሚራ
አዎ
ኦኬ አን ቆይ እስቲ እም፣ መሚሩ ኡታላ
አዎ እሺ አይደለም እ፣ ል- አራት ትኬት ልከህልኝ ነበረ ግን ከ odd አቸው total odd አቸው ከሀያ በታች ስለሆነ ነው እሺ
okay ለዛ ነው ለዛ ነው አባቴ አይ አይ አይ እሺ